አዳን
አቤት ምግቡ ሰርተውታል አይደል?
ይሄው እኮ ገና አልታሸገም።
ታሽጓል Hello እናቴ ታሽጓል ብለሽ ነበር አይደል?
ታሽጓል።
ስጪው ስጪው።
እሺ
ሳይታሸግ ልውሰድ?
እንዴ ለምንድን ነው ሳይታሸግ የምትወስደው? አሸጌዋለሁ እያለች ቆይ እያለች ነው።
ታሸጋ ዳነ እ?
እ ምን አለ?
ይኸውልህ ምግቡ ታሽጎልካል አ በስነ ስርዓት እኔ እኮ አንተ ያየው ተቀብለህ ማድረስ ነው ያለብህ። እ
እዚህ ያየሁ እኮ ነው። አልታሸገም እያልኩ ነው።
እኔም- እኔም-